ጤና ይስጥልን። በሽተኞች ቤቴ ነው የምንረዳው።
ውዝብ አድርጌ አልደረሰኝም ነበር።
መች ነበር ያደረግከው?
ትንሽ ቆየት አልኩኝ።
ቆይቷል ማለት አልፈደል
ዛሬ ነው?
አዎ
ስንት ብር ነው?
ታ- በ- ስልኩ ስልክ ልንገርሽ፣ ስንት ብር ነበር ብሩ?
አስር ሺህ ብር ይሄን የቤት ቤት ስልክህ አይደለም ሀያ ሰባት ሀያ ሀያ ሰባት ሀያ እሺ ዘጠና ሰባት ሰማንያ ይኸው። በቃ እኔ ጋር ደግሞ ሰላሳ ልልክላት ማርያም ሚካኤልን አጎስ እንዴት ነው? አይ ነው
አስር ሺህ ብር ወደ ዘካርያስ ዝናቤ ነው አ አ ሀያ ሰባት ሀያ ዘጠና ሰባት ሰማንያ ላይ አ አ confirm አድርጌልሃለሁ። process አድርጎ ሲጨርስ ትገባለሃል።
እሺ እደውልልሃለሁ።